መዝሙር ዕሥራ ወክልኤቱ እግዚአብሔር ይርኤየኒ ወአልቦ ዘይሃጥአኒ ስለ ትሩፋን ተናግሮታል የምዕመናንም ነገር አለበት ስልምናሶር አስሩን ነገድ ማርኮ ባቢሎን አውርዷቸው ከዚያ ሚስት አግብተው ህፃናት ወልደው ቤት ንብረት ይዘው ዘር ዘርተው ተክል ተክለው የሚኖሩ ሆነዋል። አስሩ ነገድ በተማረኩበት ዘመን ናቡከደነፆር ሁለቱን ነገድ ማርኮ አውርዷቸዋል። አስሩ ነገድ መውጫ መግቢያውን ያውቁታል። ስንቅ ሰጥተው ጎዳና አሳይተው ሸኝተው ያስኮበልሉብኛል ብሎ አስሩን ነገድ ቆላ ተጎዝጎር ወደሚባል ዘር ተክል ወደሌለበት ወደ ጽኑ በረሃ አውርዷቸዋል። በአስሩ ነገድ ቦታ ሁለቱን ነገድ አኑሯቸዋል። ቃሉ የአስሩ ነገድ ነው። እናንት ባቢሎናውያን ቆላ ተጎዝጎር ብታወርዱኝ እግዚአብሔር ከሰብዓ ዘመን በኋላ ወደ ኢየሩሳሌም ውጣ በማለት ያየኛል። እኔን የሚያወጣበት የለም፣ እኔን የሚያጣበት የለም። ቆላ ተጎዝጎርም ቢሆን የእሱ ገንዘብ ነውና ይርኤየኒ ልብስ ምግብ ብትነሱኝ እግዚአብሔር ይጠብቀኛል። ዘያሃጥአኒ ከልብስ ከምግብ ወገን እኔን የሚያሳጣበት የለውም። ውስተ ብሔር ስዑር ህየ ያሃድረኒ ሰብአ ዘመን በተፈታች በኢየሩሳሌም ያኖረኛል። አንድም ከሰብአ ዘመን በኋላ በዘር በተክል በለመለመች በኢየሩሳሌም ያኖረኛል። ወእምዝናም ይስዕር ሐመልማል እንዲል ወሀበ ማየ ዕረፍት ሐፀነኒ ያሳደገኝ ማየ ዕረፍት ባለበት በኢየሩሳሌም ያኖረኛል። የሀገራቸው ውሃ የኩሬ ውሃ ነው። እንደ ሀገራችን ውሃ ድካም የለበትምና ማየ ዕረፍት አለው። ምነው ሐፀነኒ አለ ትሩፍ የተወለደ ከባቢሎን ያደገስ ከባቢሎን አይደለምን ቢሉ የአባቶቹን ለሱ ሰጥቶ ተናገረ። አንድም እንደነ ኤርምያስ ተወልደው ተማርከው ፋርስ ባቢሎን ወርደው ተመልሰው ኢየሩሳሌም የወጡ አሉና ሜጣ ለነፍስየ ወመርሐኒ ፍኖተ ጽድቅ ሰውነቴን ከፋርስ ከባቢሎን መልሶ እውነተኛውን የኢየሩሳሌምን ጎዳና መርቶ አወጣኝ። በእንተ ስመ ዚአሁ በስሙ ስላመንሁ ስሙን አማላጅ ስላደረኩ ስምየኒ መሐሪ ወመስተሣህል ስላለ እመኒ ሆርኩ ማእከለ ጽላሎተ ሞት ለሞት የሚያበቃ ጽኑ መከራ ወዳለበት ወደ ባቢሎን ምንም ብወርድ ኢይፈርሆ ለእኩይ እስመ አንተ ምስሌየ አንተ ከኔ ጋር በረድኤት አለህና መከራ ስጋውን አልፈራውም። አንድም ምክንያተ ሞት የሚሆን ብልጣሶር ወዳለበት ወደ ባቢሎን ምንም ብወርድ አንተ ከኔ ጋራ በረድኤት አለህና ብልጣሶርን አልፈራውም። አንድም እግዚአብሔር ይርኤየኒ አጋንንት አጋንንት ገሃነም ብታወርዱኝ ከአምስት ሺህ አምስት መቶ ዘመን በኋላ ወደ ገነት ወደ መንግሥተ ሰማያት ላውጣህ በማለት እግዚአብሔር ያየኛል። ወአልቦ ዘያሃጥአኒ እኔን የሚያጣበት ቦታ የለም። አንድም ይርኤየኒ ምግበ ነፍስ ልብሰ ነፍስ ልስጥህ በማለት ይጠብቀኛል። ዘያሃጥአኒ ከምግበ ነፍስ ከልብሰ ነፍስ ወገን እኔን የሚያሳጣበት የለውም። በነፍስ መመገብ ኑሮ አይደለም፣ ክብሩን መናገር ነው እንጂ። ውስተ ብሔር ስዑር ህየ ያሃድረኒ አምስት ሺህ አምስት መቶ ዘመን ሙሉ ልጅነት በታጣባት በገነት ያኖረኛል። አንድም ከአምስት ሺህ አምስት መቶ ዘመን በኋላ በልጅነት በለመለመች በገነት ያኖረኛል። ውሃ በማየ እረፍት ሐፀነኒ ያሳደገኝ ልጅነት ባለበት በገነት ያኖረኛል። ማየ እረፍት አለው ልጅነትን የሚሰጥ በጥምቀት ምክንያት ነውና። ሐፀነኒ አለ የአባቶቹን ለሱ ሰጥቶ። አንድም እንዲህ የሚሉ አዳምና ሔዋን ናቸው። ሜጣ ለነፍስየ ወመርሐኒ ፍኖተ ጽድቅ ነፍሴን ከሲኦል ከገሃነም መልሶ እውነተኛውን የገነት የመንግሥተ ሰማያትን መንገድ መርቶ አወጣኝ። በእንተ ስመ ዚአሁ በክርስቶስ ክርስቲያን በወልድ ውሉድ ስለተባልሁ እመኒ ሆርኩ ማእከለ ጽላሎተ ሞት ለሞተ ነፍስ የሚያበቃ መከራ ነፍስ ወዳለበት ወደ ሲኦል ብወርድ ኢይፈርሆ ለእኩይ እስመ አንተ ምስሌየ አንተ ከኔ ጋራ አለህና መከራ ነፍሴን አልፈራም። አንድም ምክንያተ ሞት የሚሆን ዲያብሎስ ወዳለበት ወደ ሲኦል ምንም ብወርድ አንተ ከኔ ጋራ አለህና ዲያብሎስን አልፈራውም። ነፍሶ ሙሰ ለጻድቃን ውስተ እደ እግዚአብሔር ወኢለከፎሙ ስቃይ እንዲል ምንም ገሃነም ቢወርዱ ወደ እግዚአብሔር እንደ አጥር እንደ ቅጥር ሁኖላቸው መከራ ነፍስ ያላገኛቸው አሉና። በትርከ ወቀስታምከ እማንቱ ገሰጻኒ ጠርሙዝ በሎታፍ ሰሩኝ ቀጡኝ በግስ ተናግሮታል። ይኸውም ከቤተ መንግሥት ይገኛል። በዚያ ወዳጃቸውን ይጠብቁበታል፣ ጠላታቸውን ይበቀሉበታልና። ስልምናሶር፣ ናቡከደነጾር፣ ዮርማሮዴቅ፣ ብልጣሶር ሰሩኝ ቀጡኝ ሲል ነው። ወሰራይከ ማዕደ በቅድሜየ ማዕድ ገንዘቤን ለአሕዛብ አሳልፈ ሰጠህብኝ። በአንጻሪሆሙ ለእለ ይሳቅዩኒ ይንደደው ይቁጨው ብለህ ስቃይ በሚያጸኑብኝ በአሕዛብ ፊት ወአጽሐድከ በቅል ርእስየ ርእሰ ልቡናየን ግን በተስፋው ደስ አሰኝኸው ሚጠቱን ሰምተው የወረዱ ብዙ ናቸውና። ወዘይበዝሁ ወዘይበዝህ ሕዝብ ወዘይበዝህ ሕዝብ አውረርከ በተስፋ እንዲል ጽዋእከኒ ጽኑዕ ወያረዊ ጨዋውየህ ጽኑ ነው አያዳግምም፣ አንዱ በቃኝ ነው። ምህረትከ ይትልወኒ በኩሉ መዋዕለ ሕይወትየ ባለ ዘመኔ ሁሉ ይቅርታህ ቸርነትህ ይከተለኝ አይለየኝ። ከመታንብረኒ ቤቶ ለእግዚአብሔር ለነዋህ መዋዕል ነዋሃ መዋዕለ ሲል ነው። ሰፊ ዘመናት ረጅም ወራት እግዚአብሔር በረድኤት አድሮባት በሚኖር በኢየሩሳሌም ታኖረኝ ዘንድ አንድም በወጣሁበት በወረድሁበት በኢየሩሳሌም ታኖረኝ ዘንድ አንድም በትርከ ወቀስታምከ ማንቱ ዮስየዕ ዘሩባቤል አንድም ቂሮስ ዳርዮስ አይዛብን ሰሩልኝ ቀጡልኝ ወሰራይከ ማዕደ በቅድሜየ አሕዛብን ሰርተህ ቀጥተህ ገንዘባቸውን ሰጠኸኝ። በአንጻሪሆሙ ለእለ ይሳቅዩኒ ይንደዳቸው ይቁጫቸው ብለህ በአሕዛብ ፊት ወአጽሐድከ በቅብ ርእስየ ርእሰ ልቡናየንም በሚጠት ደስ አሰኘኸው። ጽዋዕከኒ ጽኑዕ ሚጠትህ ጽኑ ነው። ወያረዊ አንዱ በቃይ ነው አያዳግምም። አንድም በትርከ ወቀስታምከ አጋንንት ሰሩኝ ቀጡኝ። ወሰራይከ ፄዋው የነፍስን ሰራህብኝ። በአንጻሪሆሙ ይንደደው ይቁጨው ብለህ መከራ ነፍስ በሚያጸኑብኝ በአጋንንት ፊት ወአጽሐድከ ርዕሰ ልቡናየን ግን በሐሙስ ዕለት ባልከው ተስፋ ደስ አሰኘኸው። ጽዋእከኒ ፄዋዊ ነፍስህ ጽኑ ነው ወያረዊ አያዳግምም አንዱ በቃይ ነው። አንድም በትርከ ሐዋርያት ሰብአርድእት መስቀል ቀኖት አይሁድ መናፍቃንን አጋንንትን ሰሩልኝ ቀጡልኝ። ወሰራይከ ስጋህን ሰጠኸኝ። በአንጻሪሆሙ ይንደዳቸው ይቁጫቸው ብለህ በአጋንንት ፊት ወአጽሐድከ ርእሰ ልቡናዬንም በልጅነት ደስ አሰኘኸው። ጽዋዕከኒ ሥጋህ ጽኑ ነው ወያረዊ አያዳግም አንዱ በቀል ነው። ምይረ ሶአር ሶንዲል አንድም ምይረ ሶአር ሶንዲል አንድ ጊዜ በዕለተ ዓርብ የተሰጠው ሥጋው እስከ ዕለተ ምጽአት ቢሰጥ ቢሰጥ አይፈጸምምና አንድም በትርከ ሥጋህ ደምህ አጋንንትን ሰሩልኝ ቀጡልኝ ወሰራይከ መስቀልን ተሸከምህልኝ በአንጻሪሆሙ ይንደዳቸው ይቁጫቸው ብለህ በአይሁድ በአጋንንት ፊት ወአጽሐድከ ርእሰ ልቡናዬን በልጅነት ደስ አሰኘኸው። ጽዋዕከኒ ደምህ ጽኑ ነው ወያረዊ አያዳግምም አንዱ በቃይ ነው። በዕለተ ዓርብ የፈሰሰው ደሙ እስከ ዕለተ ምጽአት ቢቀዳ ቢቀዳ አይፈጸምምና አንድም ሕማሙን ሞቱን ለማዘከር ነው እንጂ አንድ ጊዜ በሚገባ ከተቀበሉት በኃጢአት ካላሳደፉት በሌላ ጊዜ አያሻምና። ምሕረትከ ይትልወኒ ባለ ዘመኔ ሁሉ ታምራት ይደረግልኝ። ወዛቲ ተአምር ትተልወሙ ለእለ አምኑ በስምየ እንዲል ከመታንብረኒ ቤቶ ለእግዚአብሔር ለነዋህ መዋዕል ነዋሃ መዋዕለ ሲል ነው። ሰፊ ዘመናት ረጅም ወራት በመንግስተ ሰማያት ታንወረይ ዘንድ መንግስተ ሰማያት ከገቡ መውጣት ካገኙ ማጣት የለምና